ሄሎ
ሄሎ ጤና ይስጥልኝ።
ሄሎ ባይ ሄሎ ሄሎ ወይ አይሰማም?
ይሰማል።
አለን ከመቅረዝ እንትን ፈልጌ ነበር ናት ዋጋ የሚባል የአይን ሕክምና ነበር። ዋጋ የሚባል የአይን ሕክምና ነበር። ደርሶ መልስ ፈልጌ ነበር።
እሺ፣ ከመቅረዝ
ዋጋ እሺ፣ ወደ ዋጋ አ ዋጋ የአይን ህክምና አ ደርሶ መልስ
እሺ፣
ዋጋውን ፈልጌ ነበር።
እ እ እሺ፣ ስም ማን ነው?
እ እ ስምህ?
የኔ ጊዜ ጊዜ ጊዜ አ የታማሚው የታማሚው ማለት ነው።
የታማሚው እም፣
እ ከስተምሮቼ ነበሩ ደውለው ኮሚኒኬት ያደረጉኝ ናት ባርያው አማን ነው ባሪ እ ሄሎ ሄሎ ሄሎ ጤና ይስጥልኝ። ጤና አብሮ ይስጥልኝ።
ይስጥልን ወንድም።
አጫጭ እሺ፣ ቤተሰብ ነህ?
አይ አይደለሁኝም። እኔ አምቡላንስ ላይ ነው የምሰራውና ከስተምሮች አሉኝ። በደወሉልኝ ሰዓት ወደ እናንተ እያመጣኋቸው ነበረ።
እሺ፣ አሁን እኮ ልንሄድም ስንል አንተ ጋር ለምንደውል ያው እነሱ ጋር ነው መደወል ያለብን።
አዎ አፍጥንልን ስላሉ እልክልሃለሁ ስልካቸውን።
አዎ ወይ ስልካቸው ልላክልህ?
ላክልኝና እንደ ላውራቸው ስለ እሺ።
patient ኡ። እሺ ችግር የለውም። በቃ አሁን እልክልሃለሁ፣ አውራቸው።
እሺ ወዳጅ
ሄሎ ሄሎ ሄሎ።
ኡፍ፣ ወይ በየትኛው ስልክ ልላክልህ?
አዎ እኮ ልንገር ዜሮ ዘጠኝ ሰማንያ አምስት እሺ፣ እስኪ እስኪ ልትይው፣ አ- ስልክ አንዴ። አዎ ዜሮ ዘጠኝ ሰማንያ አምስት ሰማንያ አምስት ሀምሳ ስምንት
ሰማንያ አምስት ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት አሁንም ሰማንያ ስምንት እ ሰማንያ ስምንት ሰማንያ ስምንት አዎ ሰማንያ ስምንት እሺ እሺ እሺ፣ እሺ በዚህ አባ- ልክልሃለሁ።
እሺ እሺ